ሄሎ አቤት
ጤና ይስጥልኝ።
አብረሽ
ወጌሻ special ላይ ኦንላይን ተመዝግቤ ነበረ
እሺ
እና ዋጋውን ምናምን ዝርዝሩ መረጃ አላገኘሁም።
እሺ ምን ኮርስ ለመውሰድ ነው የተመዘገቡት?
አራቱን ኮርስ አንድ ላይ ያሉትን አራቱን ኮርስ
እሺ አንዱ ኮርስ ለአንድ ሳምንት ነው የሚሰጠው። ክፍያው ለአንዱ ኮርስ ሙሉ ክፍያው አስር ሺህ ብር ነው። class ኡ ነሐሴ ላይ ይጀምራል። ነሐሴ አንድ ይጀምራል። እ ሐምሌ ሀያ አምስት orientation ይሰጣቸዋል። ኮሜዲያን እሸቱ ስለ ትምህርቱ ገለጻ ያደርግላቸዋል።
እሺ ለአንዱ አሁን- ኮርስ አስር ሺህ ብር ነው ለአንድ አዎ ሳምንት ማለት ነው።
ለአንድ ሳምንት አዎ በኦንላይን አራቱ ነው ኮርስ መማር ማለት አርባ የፈለጉት?
ነው የሚሆነው።
አዎ አይ በአካል
በአካል ከሰኞ እስከ ቅዳሜ ለአንድ ሳምንት ከአስር ሰዓት እስከ አንድ ተኩል ነው የሚሰጠው class ኡ ከሰዓት ከአስር ሰዓት እስከ አንድ ተኩል ከአስር ሰዓት እስከ አንድ ተኩል አዎ እ ዩ- normal YouTube ትምህርትስ የ YouTube ትምህርት ወጌሻ
እሱ አሁን ላይ የለንም። ያው Donkey Tube academy ላይ የተለቀቁ ቪዲዮዎች አሉ ስለ YouTube አከፋፈት እም፣ እ፣ እንዲሁም ወጌሻ ክፍል አንድ ተለቋል። Donkey Tube ላይ ገብተው ማየት ይችላሉ።
እሺ አመሰግናለሁ።
እሺ እኔም አመሰግናለሁ። ያው ክፍያውን ከ orientation ኡ በኋላ መክፈል ይችላሉ፣ እናሳውቀዎታለን።
እሺ እሺ መልካም ቀን።